Hello ሰላም ጤና ይስጥልኝ ቤት ቤት
ከአሸር ኮሌጅ ዩኒቨርሲቲ እሺ ንገረኝ
አስራ ሁለት አርባ ሰባት ስንት አልከኝ?
አስራ ሁለት አርባ ሰባት
አስራ ሁለት አርባ ሰባት
ሀያ አራት
አስራ ሁለት አርባ ሰባት ሀያ አራት
ሰላሳ ሰላሳ
አዎ እሺ lost ነው እሺ check አድርገው ታርሞላል አሁን
እሺ አስራ ሁለት ሀምሳ እ
ሌላ ደግሞ ያይ
እሺ ቆይ አንዴ እሺ
እንደዛ አለት
ስንት አልከኝ?
አስራ ሁለት አስራ ሁለት
ሀምሳ እሺ ሀምሳ
ሰማንያ ሶስት ሰማንያ ሶስት
ዘጠና ስምንት
እሺ እ ይሄም ታርሞላል። እሺ ሁለት ጨዋታ ወጥቶብሃል።
ማና ማን የወጣ
check አድርገው አሁን ታርሞልሃል። የፖርቶ ጨዋታ ነው።
እሺ ሌላ ደግሞ አስራ ሁለት
አስራ ሁለት
ሀምሳ ሰማንያ ሶስት ሀምሳ ሰማንያ ሶስት ሰባ ስምንት
እሺ ይሄም ታርሞላል። check አድርገው እሺ አስራ ሁለት እሺ ሌላ አለ?
አ ብዙ ነው።
እሺ እንደዛ ከሆነ ቴሌግራም ላይ ላክልኝ። እሺ
ቴሌግራም አይሰራም። በምን ልከዋለሁ? ዋይፋይ እኮ የለም።
እሺ ንገረኝ።
አስራ ሁለት ሀምሳ አንድ አስራ ሁለት ሀምሳ አንድ
ዜሮ አንድ ዜሮ አንድ
ሰማንያ ሰባት
እሺ ይሄም ሶስት ጨዋታ ወጥቶብሃል።
እሺ ያገኛል ልንገርሽና አስራ ሁለት አርባ ሰባት
አስራ ሁለት አርባ ሰባት
ሰላሳ ሶስት ቆይ አንዴ ይቅርታ አስራ ሁለት አርባ ሰባት
ሰላሳ ሶስት ሰላሳ ሶስት
ሰባ ዘጠኝ
እሺ ይሄኛውም lost ነው። ጨዋታ ወጥቶብሃል ብዙ።
እሺ
ጨረስክ?
አንድ ይቀረኛል መሰለኝ።
እሺ ንገረኝ፣ check አድርግና
አስራ ሁለት አርባ ሰባት
አስራ ሁለት አርባ ሰባት
ሰላሳ ሶስት አርባ ስምንት
ሰላሳ ሶስት
ሰባ ስምንት ሰባ ስምንት
አርባ አርባ አርባ ስምንት
ይሄ አሁን የነገርከኝ አይደለ?
ያነ ሰባ ይሄ አሁን የነገርክ ነው። እሺ ይሄም lost ነው፣ ብዙ ጨዋታ ወጥቶብሃል።
አስራ ሁለት አርባ ሰባት እሺ
አስራ አንድ እ
ዜሮ ሶስት
እሺ ይሄም lost ነው። እሺ ወጥቶብሃል።
አስራ ሁለት አርባ ሰባት አስራ ሁለት አርባ ሰባት
ሰላሳ ሶስት ሀምሳ አራት
ሰላሳ ሶስት ሀምሳ አራት
እስኪ ክለቡን ንገረኝ እስኪ የጣለኝ
ብዙ ጨዋታ ነው የወጣብህ እኮ አምስት ጨዋታ ወጥቶብሃል።
አስራ ሁለት አርባ ሰባት hello
እሺ አስራ ሁለት
አርባ ሰባት
አስራ ሁለት
አርባ ሰባት አርባ ሰባት
ሰላሳ ሰላሳ ሶስት
ሰላሳ ሰላሳ ሶስት
እ ወይዬ ነው ያልከኝ?
አዎ እሺ እሺ ይሄም ሁለት ጨዋታ ወጥቶብሃል።
ከጎንደር ነው የምንደውለው ዋይፋይ ስለሌለባት እሺ ችግር የለም ንገረኝ።
በቃ ደህና ወይ እናመሰግናለን ጨረስክ? እሺ እኛም እናመሰግናለን። መልካም ቀን።
ድምፅሽ